hello ጤና ይስጥልኝ። ከአሪፍ ድብር ሁለቷን ተቋርጦ ነበር
አንደኛው ሰሞታ ከ- ከአራ- አዎ፣ ኔትወርክ ይቆራረጣል።
አንደኛው ከአራት ቀን በፊት ነበረ።
እሺ ያኛው አንደኛ- ያመለከቱት ማለት ነው።
አንደኛው አዎ፣ በ- በአንድ ቀን ልዩነት ነው።
በአንድ ቀን ልዩነት ነው።
አዎ፣ ሀያ ዘ- በነገር- ሀያ አምስት ሀያ አምስት አይደለም የሚቻለው በቀን አዎ፣ አዎ።
አዎ፣ ሶስት ሶስት ተከታታይ ቀን ሰባ አምስት ሺህ ብር ነበረ እና አሀ፣ ሶስት ተከታታይ ቀን እንትን አርግ- አርገ ነው እህ።
አንደኛው ብቻ ነው የገባ፣ ሁለቱ አልገቡም።
ሁለቱ ሀያ አምስት ሀያ አምስቶቹ ናቸው ያልገቡት።
አዎ ሁለቱንም ከሶስት ቀን በፊት ነው የሞከሩት
አዎ አንደኛው ከትላንት ወዲያ ነው።
ከትላንት ወዲያ።
አንደኛው ከሱ- ከዛ ቀን በፊት አንደኛው ግን ገብቷል። የየትኛው እንደገባ አላውቅም። ብቻ እልክልሻለሁ። አይ አየውና እሺ screenshot ኡን አንስተው ይላኩልኝ።
ወደ የቴሌግራም ቁጥራችንን ያውቁታል።
አዎ ልኬበት የነበረው ባለፈው ወደዛ አዎ።
እልክልሻለሁ።
እሺ ይላኩልን። ስሞትን ከስር ይጻፉበት እንድንለየው።
እሺ እሺ ሌላ ምረዳውት ነገር አለ?
አይ ነው በቃ ይሄ ሪፖርት አድርጊልኝ እንጂ በቃ እሺ ደግሜ ሪፖርት አደርግልዎታለሁ።
እሺ thank you።
እሺ ስለደወሉ እናመሰግናለን። አገልግሎት ላሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን።